ሌላው መልሼ ደወልኩልክ እና okay ከከሚሴ ሀገር ከከሚሴ ነው የምትደውልልኝ? okay ከከሚሴ ከሆነ maybe ደብረ ብርሃን ይቀርባል መሰለኝ።
የደብረ ብርሃን ይቀርባል።
አዎ ከአዲስ አበባ ደብረ ብርሃን አይቀርብም
እዛ አለ ማለት ደብረ ብርሃን አለ ማለት ነው።
እ?
ደብረ ብርሃን አገልግሎት አለ የሚሸጥ አዎ ይሸጣል። አዎ branch አለ እዛ። አዎ
አያ
እና የእሱን ቁጥር ልላክልህ እና ከእሱ ጋር አውሩ።
አ፣ አያ ከእሱ ጋር አዎ፣ እንደዛ ይሻላል።
አያ እሺ brother እሺ